ሄሎ ሄሎ፣ ጤና ይስጥልኝ።
አውሬስቱ ነው ፌባ ኢንጂነሪንግ ነው
እ- ነበረ ምን ነው እ? ከአፍሪወርክ ፍሪላንስ ኢትዮጵያ ነበር የምንደውለው።
ከ አፍሪወርክ ፍሪላንስ ኢትዮጵያ
እሺ አፍሪ ወርክ ከሆናችሁ እንትን እናድርገው እ?
ሌላ ስልክ ልስጥሽ ዜሮ ዘጠኝ አስራ ሶስት
እሺ፣ ብርሃኑ የብርሃኑ ነው ብርሃኑ ነበር post ያደረገው።
አዎ እኔ ነኝ ብርሃኑ ማለት አሁን ለስልኬ ስለሆነ ነው ከፌባ okay፣ እሺ፣ ዜሮ ዘጠኝ አስራ ሶስት ሀያ
ሀያ አርባ ሰባት አርባ ዘጠኝ አርባ ሰባት አርባ ዘጠኝ ማን ልበል የእሳቸውን ወይም የሮም የስልኩን ባለ- ትባላለች እም?
የሮም
ያቡ
የሮም የሮም okay፣ እሺ። በቃ ደውዬ እነሱ መጠየቅ እችላለሁ?
አዎ እሷ የሰራ ኃላፊ ናት አሀ፣ እሺ፣ በቃ እሷ ብለን አመሰግናለሁ። መልካም ቀን።
እሺ።